Hello Hello አስር ሺህ ብር እና ሶስት ሺህ ብር withdraw አድርጌ ነበረ እሺ approve ምናምን ይለኛል። withdraw ቀንሶታል ከሂሳቤ ላይ
እሺ ቤት ቤት ቁጥር ከይ ነው?
ሰማንያ ስልሳ ሁለቱ ነው ሰማንያ ዘጠና ሀምሳ አንድ ስልሳ ሁለት አዎ መጨረሻው ስልሳ ሁለት አዎ ዛሬ ነበር ያደረከው?
አሁን አሁን እሺ ጠብቀኝ። ቴሌብር ቁጥር 0989905162 ነው።
አዎ
እሺ confirm አድርጊ ይላል ይገባል አልሽ። ትንሽ ጠብቀው።
ሁለቱንም አስር ሺህ ብሩንም ሶስት ሺህ ብሩንም አዎ መልካም ቀን